ጤና ሆስፒታል ይከናወናል።
ሰላም ነው። ጤና ይስጥልኝ።
ሰላም እግዚአብሔር ይመስገን ብሬን የማራ ያላችሁ እንዴ?
አለ ነው።
ስንት ነው ሂሳቡን ትነግሪኛለሽ?
እሺ እሺ ሁለት ሺህ አምስት መቶ ብር ሁለት ሺህ አምስት መቶ አ እሺ እሺ ወረፋ አለ
ምን አይነት ፔሽንት ክሪቲካል እ- ነው እ- ህፃን ልጅ ነው።
እና ኖርማል ነች አምስት አመት ነው። አዎ ኖርማል ባልልሽም እ፣ መቆየት ይችላል ወረፋ መያዝ ምናምን እ
ይችላል
አይ ቢነሳ ደስ ይለናል።
ማለት አስቼ እንድጠብቀውት ብዬ ነው እ እ አስቼ እንድጠብቀውት ብዬ ነው እሺ እሺ
እሺ
መምጣት ይቻላል።
ይቻላል እሺ እሺ እሺ